Hello እሺ ጤና ይስጥልን። ሰላም ሰላም፣ ጤና ይስጥልን። ቤት አለን አለ ጧት ደውዬት ነበር እና ይስተላል ብሎ ነበር invalid amount እያለ ድሮ ለማድረግ ሰሞኑን ብዙ ብር አወጣለሁ ብሎኝ ያው ቢሆን ነበረ እሺ፣ የምንድን ችግር ነው ምናምን ብሎኝ ነበር እና አልተስተካከለም እስካሁን የቤት ቤት ቁጥርን እስኪ ንገረኝ። check አድርገው።
ሀያ ስምንት ሀምሳ አምስት
ሀያ ስምንት ሀምሳ አምስት ሀም- ሀምሳ አምስት ዘጠና አምስት ዘጠና አምስት አዎ እሺ። አብ- አብዴ- upgrade እንዲደረግ አብዲ- ልከነ እ?
ልከን- upgrade እንዲደረግ ልከንላቸዋል። እሺ፣ እሺ ትንሽ ይቆያል። ሲስተካከል እንነግርሃለን።
እሺ እሺ